hello ጤና ይስጥልኝ።
አብሮ ይስጥልን ደንበኛችን በጎ ምን ልርዳው?
እ፣ ፍሪጅ ተበላሽቶ ነበር። ዛሬ ተጠግኖ ነበረ እ፣ ትንሽ ሰራና መልሶ ተመልሶ ያው
ዛሬ ነበር የተሰራለት።
አ
okay መልሶ ተበላሸ።
አ መልሶ እንደዛው እንደ መጀመሪያ ሆነ።
ምንድን ነው የሆነው?
ማቀዝቀዝ አላቀዘቅዝም ነው ያለ።
አላቀዘቅዝም አለ መልሶ አ፣ ጠግን ነበር። hello
አላቀዘቅዝም ነው ያለው።
አዎ አዎ፣ አያቀዘቅዝም። light ኡ ምናምን አለ ግን አያቀዘቅዝም። መልሶ እንደዛው ሆነ።
okay light አለው ግን አያቀዘቅዝም። ከተሰራ በኋላ ለአራት ሰዓት ተሰክቷል።
እ? አዎ ከተሰራ በኋላ አዎ ለአራት ሰዓት ያክል ተሰክቷል።
ተሰጥቷል። አዎ ምን ይሰራል?
light ይላል ግን እያቀዘቀዘ አይደለም።
አይደለም።
እሺ ደንበኛችን እባክዎ ጊዜ አይደለም ይዳሩ
አስራ አራት አስራ አራት ሰባ አራት ሰባ አራት ሰማንያ አምስት አንድ
ሰማንያ አምስት አንድ እባክዎት እንዲህ ይጠብቁኝ።
እሺ
የውብ ባሬና ሬስቶራንት ኖት?
አ አ
እሺ ደንበኛችን እባክዎት እንዲህ ስሞትን ይንገሩኝ።
መላኩ ላቀው
መላኩ ላቀው አ
ስልክ ቁጥር ይሄንን ልመዝግብ ወይስ ሌላ ተቀያሪ ይሰጡኛል?
ይሄንን ነው መሰለኝ።
የደወሉበትን ልመዝገብ።
አ
እሺ ደንበኛችን ቅሬታዎትን ለሚመለከቱ አካል አስተላልፍ ይሎታለሁ። የጥገና ክፍሎች ደርሰው ያስተካክሉታል ማለት ነው።
ጥሩ። እሺ።
ሌላ መረዳዎት ነገር አለ?
ምንም የለም። ለይቼ አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎቱ ከሚሰሙ ድምጽ በኋላ ሰበት ሴት ያስቀምጡልን። መልካም ምሽት።
እሺ